hello
hello
hello ሰላም ነው?
አለ አማን የአማን ልጅ አይደለም?
ምን የአማኑኤል
እ ስልክ አይደለም?
ነው አሜን ነው አማኑኤል የፈለግሽው?
ምን አልሽኝ እናት?
አሜን ነው አማኑኤል አሚን
እ ከቴሌ ነበር የምደውልልሽ።
አዎ እሺ እኔ ነኝ የምጠቀምበት okay እየሰራሽበት ነው?
አይ ሚስጥር ቁጥሩ ጠፍቶብኝ ነበረ እንደገና አንድ አዲስ አስከፍቼ ብላኝ ነው እና ለምን አታ- አታስከፍቺውም? የት ነው ያንቺ ቦታ?
ለመሄድ አልተመቸኝም እኔ አይ ነው ልጆቹ ይመጡልሻል።
መጥቶ ነበረ ሚስጥር ቁጥሩ ምናምን ብሎ ሄደ
okay ደውለሽ ጠይቂ ብሎኝ ነበር ደውዬ ስጠይቅ እ፣ እንደገና አውጪ ምናምን ቴሌ ሄደሽ አለች okay እንደዛ እ፣ አዎ።
መቼ ነው የመጡልሽ?
እ መቼ ነው የመጡልሽ?
አይ ቆይቷል okay ክረምት ውስጥ ነው የመጣው ገና ነው? okay እንዲያስተካክሉልሽ ነው። የት ነው ቦታ እኮ እኔም እንዲስተካከል ፈልጌ ነበረ እኮ ይመጣና ያስተካክልሻል። PIN reset ያደርግልሻል።
በቃ እሺ አስተካክሎ ከሄደ እሺ እሺ የት ነው ቦታሽ?
እ፣ ቀጨኔ ሁለተኛው መንገድ ቀጨኔ።
መሀመድ ህንጻ ቤት እሺ እናት ይመጣልሻል። እሺ እሺ እሺ መልካም ቀን።
እሺ